ይመስለኝ
ሄሎ
አሁን ደውለውል ነበር ከአሪፍ ቤ ነበር ምደውልለውት ይሰማል ደንበኛች
ኮት
ይሰማል
አለ ቶሎ
ምን አሉ
አይ
ተሳሰው ነው ደንበኛቸው
ሹክ ሹክ በስ በስ
በስታት ነው ደንበኛቸው